አቤት እዩ offline ነው ይላል። አንዴ check ታደርግልኛለህ? ይቅርታ
ምን ይላል?
offline ነው ይላል። እ ዲስኩ ዲስኩ እስቲ ግቢ click click እሺ ከፈተ ከፍቼዋለሁ እየሩስ ተከፋ
ግን አይ፣ እንትኑን አይሰጥም አድሬሱን አያመጣማ።
አያመጣም እሱ ትንሽ ጠብቀው፣ ምናልባት ከኢንተርኔት ሊሆን ይችላል።
እና አዎ አይ ኦፍላይን ሲል እኮ በማለት ነው።
ስለዚህ ከሰራ ቼክ ላድርጌስ በኋላ በቃ አዎ ቴሌግራም ላይ ላከው። በቃ ሰርቷል በላይ አሁን ሞክሩት ነበር።
እሺ፣ እሺ። ስለዚህ አሁን ልውጣ ሌላ ልጀምር ነው እ ኦኬ ከሱቁ ነው።
እ ሌላ ቢንጎ ላጫውትበት ነበር እንትን ኦኬ አይ አዎ አንዴ ግን ብን ዳውንሎድን ከዝሎ በኋላ ማድረግ ማድረግ ትችላላችሁ። እናንተ።
ኦኬ ዞሮ ዞሮ ኦፍ ነው በቃ ሲመጣልህ ንገረን። እሺ።
እሺ እሺ